አንቺ ሞክሪው።
ወይዬ
ጸጋ እንዴት ነህ?
ሰላም ዋልክ?
አለሁ። እንትን ስንት ደቂቃ እንዲሆን ነው የፈለግከው?
ምን
spin ደቂቃ ቀንሱልኝ ብለህ ነበር አይደለ?
እ እ የ spin ደቂቃ ቀንሱልኝ ብለህ ነበር።
አዎ
ስንት ደቂቃ እንዲሆን ነው የፈለግከው?
ሁለት ደቂቃ ይሁን ይሻላል። ሁለት ደቂቃ ለማለት ስንት ደቂቃ?
ሁለት ደቂቃ ይሁን።
ሶስት ሁለት ደቂቃ።
አዎ እስቲ አንዴ ጠብቀኝ መስመር ላይ ሁለት ደቂቃ አይቻልም። ከሶስት እስከ አምስት ነው የሚቻለው ጸጋዬ።
በቃ ማ ሶስት ይሁንልኝ። አሀቴ እሺ የትኛው shop ነበር ያልከኝ?
እ እ የትኛው shop ነው?
ጸጋዬ አሰፋ የሚለው ማለት ነው።
የት የሚለው?
ጸጋዬ አሰፋ ጭሮ አስመ ተፈሪ።
ነው የሚለው shop ኡ አዎ ሶ ጸጋዬ አሰፋ ነው የሚለው።
ጸጋዬ አሰፋ። እሺ አዎ ስምኝ ማማ በዛው አቤት ቴኖ ያ በቀዩ ያ የለማ ከዚህ ውጭ ሌላ አይ- አይ- የለማ በእንትኑ ማለት ነው። ያ ቃ- የሆነ ከለር እኮ አላቸው አይደለ?
በቀዩ አለ ሬድ ቴኖ በቃ እሱ ይሁንልኝ። እሱ ፈልጊ። በጣም ነበር እሱ የፈለጉት። ይሄ ማለት ነው
እሺ
እ በፊት በፊት ልጆች ይጫወ- ይጫወቱ ነበርና አሁን ብዙ ቦታ ያኛው እነ ጎልድ እና ሌላ ልጆች አሉ አይደለ?
እሺ በቀዩ አበ- አረጉትና አሁን ይሄ ምንም የሰራው እሱ ማለት ነው እሺ ምንም የሰራው አደረም ሁኔታው ማየትም ቼክ ማድረግ ዳታውን አንተ ጋር ስላደዩትና በቀዩ እንዲዘግኝ ፈልጌ ነበር የሚቻል ከሆነ እ- እሺ ኮንታክት ላድርጋቸውና ሱፐርቫይዘሮቹን መልሼ እደውልልሃለሁ።
እሺ ማየ እሺ እሺ እሺ